ጤና ይስጥልኝ። አሪፍ ነኝ። ማለት ነው መኮምንር ዳዊት ክብር deposit አድርጌ ነበር እሺ።
እና አለባልኝ
ከምን አካውንቶት ላይ ነበር?
CBE ብር
እሺ። ስንት ብር አዎ።
ነበር?
አምስት መቶ ብር
ስንት አሉኝ?
አምስት መቶ ብር
እሺ። CBE ብር የሚጠቀሙት አሁን በደወሉበት ቁጥር ነው?
አዎ አዎ።
እሺ። የተመዘገበበትን ስም ይንገሩኝ።
ዳንኤል ኃይሌ
እሺ። የሰጡን መረጃ መዝግበና አሁን በምንሰጡት ቁጥር screenshot እንዲልኩልን የቴሌግራም ልኬያለሁ፣ አካውንታችን ልኬያለሁ።
እሺ። ማንበብ መጨረሻው የሚችለው ቴሌግራም መጨረሻው ላይ አምሳ አምስት ነዋል።
አዎ፣ መጨረሻው ሀምሳ አምስት አዎ ሆሊክ ዳንኤል ኃይሌ ነው። ቴሌግራም ሲኔ
እሺ። እሺ። የላኩትም ደርሶናል። ተሰርቶ አለቀን እናሳውቀውታለን።
እሺ መልካም ቀን ይሁንልዎት።